ያለው ሰው ሲደሰት ያጣ ሲቀርመና ልሳቅ ወይስ ልዘን ቸግሮኛልና ያለው ሰው ሲደሰት ያጣ ሲቀርመና ልሳቅ ወይስ ልዘን ቸግሮኛልና የኑሮ እንቅፋት ሲመታው ጎራዴ ለማን ተደስቶ ለማን ያዝናል ሆዴ ደጉንም ክፉንም ስላየው በሕይወቴ ጨነቀኝ ለመሳቅ ምን ይሁን አንጀቴ ያለው ሰው ሲደሰት ያጣ ሲቀርምና ልሳቅ ወይስ ልዘን ቸግሮኛልና ያለው ሰው ሲደሰት ያጣ ሲቀርምና ልሳቅ ወይስ ልዘን ቸግሮኛልና ግማሽ ጎኔ በሳቅ ግማሽ ጎኔ ባዘን ተጨንቋል መንፈሴ ልሳቅ ወይስ ልዘን ያለው ሰው ለሌለው ቢሰጠው በጥቂቱ ኖሮትም ባይመለስ ይሳሳል አንጀቱ ያለው ሰው ሲደሰት ያጣ ሲቀርምና ልሳቅ ወይስ ልዘን ቸግሮኛልና ያለው ሰው ሲደሰት ያጣ ሲቀርምና ልሳቅ ወይስ ልዘን ቸግሮኛልና መስራት ወይ መለቀም ድሎትን የሚያስገኝ የሚያስከብርና ታላቅ ሰው የሚያሰኝ ስለዚህ ለመሳቅ በጣም ጨነቀኝ። ልሳቅ ወይስ ልዘን? ሰዎች ውርጡን ንገሩኝ። ያለው ሰው ሲደሰት ያጣ ሲቀርምና ልሳቅ ወይስ ልዘን ቸግሮኛልና ያለው ሰው ሲደሰት ያጣ ሲቀርመና ልሳቅ ወይስ ልዘን ቸግሮኛልና ልሳቅ ወይስ ልዘን ቸግሮኛልና